hello ጤና በጎ የሚል ፕሮግራም ላይ የደወልኩት? መልካም አይ በጎ በሚለው ላወራሽ ፈልጌ ነበር እማዬ።
እስኪ ምንድን ነበር ጉዳዩ ይንገሩኝ።
የኔ ጉዳይ እንትን ነው። ተማሪ ነኝ፣ የዩኒቨርሲቲ ተማሪ ነኝ እሺ እና የ marketing ተመራቂ ነበርኩ። አሁን እንኳን በጤና እክል ምክንያት ትቼዋለሁ።
እሺ እና ሰፖርታችሁ የምፈልገው በቃ ማለት እሸቱ በጎ አድራጎት ላይ በደንብ ስለሚሰራ እህ እኔ ሌላ ቦታ ነኝ፣ ጎንደር ነው ያለሁት። ግን በቅርብ አሁን ሰሞኑን አዲስ አበባ እመጣለሁ እና ምልሽ ሰርቼ መኖር እችላለሁ፣ እሰራለሁ እና እግዚአብሔር ይመስገን እንደው እናንተ ስትተባበሩኝ ማለት እንደዚህ እሱ የሚያውቃቸው ቦታዎች ምናምን በአንድ ቦታ ሆኜ ብሰራ ብዬ ነው። ተረድተሽኛል?
አዎ ተረድቼሻለሁ። ግን አሁን ላይ ማለት ነው ከአንድ ሺህ አምስት መቶ በላይ እ በጎ አድራጎቶች ተመዝግበዋል እኛ ጋር እና እነሱን በወረፋቸው መሰረት ነው እየሰራን እያለን አላለቁልንም። በጣም ብዙ ናቸው። በህመም በህይወትና በሞት መካከል ያሉ ህጻናት በጣም ብዙ አሃ።
ችግሮች አሉና እነሱን እየሰራን ስለሆነ ለጊዜው እየመዘገብን አይደለም።
እ እኔ እኮ እማዬ አሁን እ ማለት ዛ- ልጫንሽ አልፈልግም፣ ግን መጥቼ አሁን እኔ ጎንደር ነኝና አዲስ አበባን አላውቀውም። እናንተ በምታውቁት መንገድ ነው እንጂ ብር ምናምን እኮ አይደለም የምፈልግ ባ- ሰው እንድታገናኝ አለ አይደለ ይሄ ማስተዋወቁን ስራ እኮ እንደነሱ እንዳንቺ እንደሱ የሚሉ በጣም ብዙ ጉዳዮች አሉ። እንደሱ የሚሉ ሰዎች ራሱ አሉ። ግን አይደለም እሱን አሁን ላይ ልንሰራ አልኩሽ እኮ ታመው በጣም እየተሰቃዩ ያሉ ሰዎች አሉ ምናምን እነሱን እንኳን ለመስራት በጣም ወረፋ እየ- እየወሰደብን ስለሆነ አሁን አሃ።
ላይ እየመዘገብን አይደለም።
ም፣ መልካም እሺ፣ እሺ ስለደወልሽ እሺ፣ አመሰግናለሁ። መልካም ጊዜ።
እሺ፣ እሺ።